ሄሎ ሄሎ
ሄሎ ሰላም ጤና ይስጥልን። ከቺፍ ቺፍ ነበረ የምደውሉት።
እሺ ቀይ ስር ዛሬ ያዝ የመጣሉት አልመጣሉትም አይደለ? አልተቀበሉም።
ገና አልደረሱም ሹፌሮቹ።
አዎ ጥረት ስላጋጠመ ነው። ለሰኞ ለነገ መረከብ ይችላሉ።
ነገ ጉዳይ ነበረኝ። ለነገ ነበር የምፈልገው። በእናትሽ
OK driver ደውለው ነበር።
ደውሎልኝ ነበር። ስደርስ ደውላለሁኝ ብሎ የቤቱን አቅጣጫ ጠይቆኝ ስደርስ ደውልሻለሁ ብሎኝ ነበረ።
OK በቃ ካልተረከቡት ይደውሉልን በኋላ።
እሺ፣ እሺ፣ በዚህ ስልክ ደውላቸዋለሁ።
እሺ እሺ ጉዳይ ነበረኝና ለነገ ነበር የምፈልገው።
በቃ እሺ ደውል ያጣሩ። በቃ ይደውሉለት አሁን ለ driver ኡ። እሺ እናመሰግናለን።